hello አቤት፣ ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ዳኛቸው አቤት፣ እንደምን ዋሉ? ሰላም ነው ደህና ደህና።
አለ ከፕሊስቶን ሆምስ ነበር የደወልኩለት።
አቤት፣ ከፕሊስቶን ሆምስ ነበር የደወልኩለት።
እሺ፣ ሰላም ነው
ደህና ነኝ።
አለ ትናንት ወደ ባንክ ሄዳለሁ ብሎ ነበረ። ሄዱ እንዴ? ያስቸገረ ነገር አይ አለ?
አልሄድኩኝም፣ አልተመቸኝ፣ አልሄድኩኝም፣ አልሄድኩኝም።
okay፣ አይ ያው ከሄዱ ያስቸገረ ነገር አለ ለማለት ነበረ።
አይ እንትን ላለው ብዬ ነው አንደኛው ሲሄድ ወይ አንድ ነገር ካለም ወይ እኔ እደውላለሁ ብዬ ነው እንጂ እም፣ አልሄድኩኝም። ምንም አልተመቸኝም ነበር። ትንሽ ስራ ተወጣጣሁኝ፣ እሺ፣ አልተመቸኝም።
ችግር- ችግር የለም። ያው ከሄዱ okay።
የሚያስ- የሚያስቸግር ነገር ካለ መልሰው ይደውሉ።
እሺ፣ እሺ፣ እሺ። thank እሺ፣ እሺ፣ አመሰግናለሁ። መልካም